hello
hello ጤና ይስጥልኝ ደውዬ ነበረ አንተ ካርዱ መስሎኛል ካርዱ ነው anyways መቶ ሚሊግራም በመቶ ሀምሳ ታብሌት ማለት ነው okay እንደዛ አሁን check አድርጌው ነበር አሁን በአቅ አሁን currently ምንም የለንም
አይደለም አሁን የለንም
okay መልካም አዎ ስላጣው ነው ማለት ምንድን ነው ብዬ ነው ወደ እናንተ የደወልኩት አይ ምናልባት አሁን የለንም እና ያለ አዲስ ነገር ካለ ምን ካለ እኔም አሳውቅሃለሁ እደውላለሁ መልካም እሺ መልካም ቀን እሺ መልካም ቀን እሺ